ሄሎ
ሄሎ አምስት ቤት ቤት
የቅድሙ ልጅ ነኝ እናት የሶስት ሺህ ብር አልወጣልኝ ሳንቲም ፔጋ ያሽኝ እሺ እሺ
ደወልኩለት ልጁን አገኘሁት እሺ ከዛ አየልኝ አሁን እንትን ጋ ልኬላችኋል እኮ እንዲልኩልኝ አለ ምን
ቤስት ቤት ጋር
ኮድ ይላኩልኝ አለ ኮድ ይላኩልኝ አለ
እሺ እስቲ ቁጥርን አንዴ ድጋሚ ንገረኝ ዜሮ ዘጠኝ ሀያ ሰባት
እሺ ዜሮ ዘጠኝ ሀያ ሰባት ዜሮ ስምንት ዜሮ ስምንት
አርባ ሁለት ዘጠና ስድስት
መቼ ነበር ቀኑ
ቀኑ ቀኑ በአንድ
በአንድ ነበር በአንድ ነበር አሁን በአንድ አስረኛ ወር ላይ እሺ
ልኬላቸዋል ደውልና አስታውሳቸው አለኝ ኮዱን እንዲልኩልኝ
በቃ አሁን ልክ- እልክላችኋለሁ እሺ እሺ አመሰግናለሁ እሺ ችግር የለም